ደውልሽ ነበር እንዴ? ሰላሳ ስድስት መጨረሻ እሺ ኧረ አንቺ ስልክ እያነሱ አይደለም።
አሎ
hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
ሰላም ከቺፕቺፕ ነበር ምደውል ነው። እሺ
order አድርጋ ያልመጣ item ነበሮት።
እ?
hello አቤት order አድርገው ያልመጣ item ነበሮት።
አለ አዎ፣ ያልመጣ ሁለት ነገር አልመጣም፣ ነገ እናመጣለን ብለውኛል።
እሺ እ፣ ፓፓያና
እም፣ ሽንኩርት ነው አይደለ? ቲማቲም ይቅርታ፣
እ፣ ሽንኩ- እ?
ፓፓያና ቲማቲም ነበር ያላክንሎት።
የቀረው አዎ እ፣ ነገ መቀበል ይችላሉ አይደለ?
ይቻላል፣ ችግር የለም።
እሺ ያ የት ነው ገዛ- location ኡ?
እ? እ?
location የት ነው የሚመጣሉት?
ብርጭቆ አርባ ስልሳ ብርጭቆ አርባ ስልሳ አዎ፣ እሺ ነገ እንልክሎታለን።
በቃ እሺ፣ አርባ ስልሳ አር- ሀያ ሰማንያ እንዳ የዛሬ አርባ ማውላችሁ ስልሳ የዛሬ ዛሬ ማውላል
አዎ አዎ በቃ በሱ እሺ እሺ ወይንም አንድ ወር ልጅ አለ እናንተ የእናንተ ልጅ ያውቀዋል።
በቃ ስለሚያውቁት ችግር የለውም።
የዛሬዎቹ እሺ፣ ስለሚያውቁት መልካም እሺ፣ እሺ መልካም እሺ።